hello
ሰላም ሰላም ዋልክ bro አለን። እግዚአብሔር እንዴት ነህ?
አለን።
ከላይ ነው አዲስ ነው የደወልኩልህ አብዱ ነኝ።
okay። እሺ ሰላም አሁን ቴ- ቴሌግራም ላይ ገብተህ ነበር መሰለኝ።
አዎ፣ አሁን ገብቼ ነበር አይቼዋለሁ። text ኡን እ፣ መንገድ ላይ ስለሆንኩ ነው scan አድርጌ እልካለሁ። already እጄ ላይ አለ እንትኑ text ኡ። ዝም ብዬ በስልክ እ፣ እንትን አድርጌ በ CamScanner or something ልላከው።
በሆነ ነገር ላክብኝ። አሁን አስራ አንድ ሰዓት የምንወጣበት ሰዓት ነበር፣ ግን እ፣ ዛሬ ማታ ስለሚዘጋ ኦ ኦኬ ልጠብቅህና እ፣ አስገብ submit አድርጌልህ ልውጣ።
ኦ okay። እሺ እንደዛ ከሆነ እ፣ ዝም ብዬ በእንትን ልላከውና ጽድት- ጽድት ለጊዜው ያለ ይሁን እንጂ ችግር የለውም። የሚነበብ ፎቶ ይሁን እና ምን- ሙሉ ያልተቆረጠ ከላይ እስከ ላይ እስከ ታች ኦ ኦኬ።
ችግር እሺ የለውም። በስልክም ቢሆን አንሳልኝ።
እሺ ከዛ ውጭ እ፣ አሁን ደግሞ እ፣ እሺ እ፣ የአዲስ አበባ ዩኒቨርሲቲ English proficiency አለህ እንዴ? ወስደሃል? ከዛ እ፣ አዎ አለኝ እሺ እሱን የ English proficiency አለኝ። ዲጂታል ይሁን አይሁን I'm not sure እሱንም አምስት ደቂቃ ጠብቀኝ ስልኬ ላይ check አድርጌ እልክልሃለሁ።
በቃ እሺ ሁለቱን ላክልኝ።
እሺ እሺ እጠብቅሃለሁ።
እሺ